ጤና ይስጥልኝ።
ሰላም ሰላም ነው?
እግዚአብሔር ይመስገን።
ከቤት ቤት ነበር እንደውልሽ።
እሺ እ አንድ transaction የላክነው ነበረ መጨረሻ ላይ ከሲቢ ብር የተደረ- የተደረገ deposit ሌላው እሺ እሺ የሰማሁሽ መጨረሻ አሁን ላይ ለምሳሌ ያለው አዎ እኛ dashboard ላይ አላገኘነውም በኮዱ እና ምናልባት ሌላ betting site ገብቶ ከሆነ check እንድታደርጊልኝ ነበር።
okay በራሱ ቆይ እሺ እሺ እሺ እሺ
አዎ ትዌክስ ላይ ነው የገባው።
screenshot ማግኘት እችላለሁ እባክሽ?
እሺ እሺ እሺ እሺ አመሰግናለሁ በጣም